Tinayshaapa.
ጤና ይስጥልኝ።
አጤ ስጥልኝ ይዳል
አንድ እየፈለገ ነበረ።
ምን እንርዳት?
እንትን ብር ብር ጠፍተዋል። መቶ ሀምሳ ብር አንድ መጀመሪያ መቶ ብር እና እንደገና ሀምሳ ብር
ዲፖዚት ያደረጉ ነው።
ተለብር ተለብር ነው እንትና በቤት ቤት ላይ የምፈልገ ነበረ።
ወደ ቤት ቤት ነው ማስገባት የፈለጉት።
አዎ ከዛ በኋላ ጠብተዋል። ሁለቱ መቶ በአምሳ ሀምሳ ብር ጠብተዋል።
አሁን ነው ያስገቡት።
አሁን አርዳ
በቻፓ በኩል ነው
በቻባ ነው የፈለገ ነበረ። አሁን አንድ አሁን እስከ ጩማ
አሁን በደቡበት ስልክ ነው
አይደለም።
እሺ ስልክ ቁጥር ይንገሩኝ።
ቁጥሩ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዜሮ ዜሮ አንድ ዜሮ አንድ ሀምሳ አራት ሀምሳ አራት ዜሮ ስድስት
መቼ ነው መቼ ነው ያደረጉት transaction?
እስከ የሀያ አምስት የሀያ አምስት ቀኑ
በሀያ አምስት መቶ ብር ነው አይ አንድ መጀመሪያ መጀመሪያ መቶ ብር ነበረ። ከዛ እንደገና ሀምሳ ብር ሀምሳ ብሩን ገብቷል። እሺ ሁለቱም ገብቷል። ካልገባው ቆንጆ betting ጋር ደውሎ ቤት ቤት ጋር ደውሎ ይንገሯቸው። ሰማንያ ስምንት ዜሮ አራት እሺ
ሰማንያ ስምንት ዜሮ አራት ምን ምን አልክ? ምን ሰማንያ ስምንት ዜሮ አራት ሰማንያ ስምንት ዜሮ አራት ከዛ የነሱ ነው የምመለሰው ብሩ check ያልኩ ከኛ successful ስለሆነ ከነሱ check ያልኩ ሰማንያ ስምንት ዜሮ አራት ዜሮ አራት እሺ፣ አመሰግናለሁ።